ሌላው ሄሎም አላውኩሽም እ ሄሎ ወይ መሰረት ላይ
መሰረት ኦርደር ይዤ ነበር እና እሺ እዚህ ጋር የሚያሳየኝ አስራ ሰባ አንድ ስልሳ ስምንት ሰባ አንድ
ኦሮብ እዚህ ጋር ነው
እስኪ እንትን አቁመህ ደ- ንገረኝ። እሺ እ አቁመህ እስኪ ንገረኝ። የሰማው እየሰማው ካደለም እኔ በደንብ አሁንስ አይሰማሽም?
እሺ፣ አሁን ይሰማኛል። ሰባ አንድ ስንት አልከኝ?
ስልሳ ስምንት ስልሳ ስምንት ምኑ ነው ቅክ ነው?
እና ከሰመራ ያለችው ጎሮፍል ሚስዮን ነው።
ጎሮ ጎሮፍል ሚስዮን እሺ፣ አንትን የት ነው የተሞላለት?
እ ፊጋ ፍል ሚስዮን
እንዴ ታዲያ ፊጋ እኮ የለም ጎሮ ነው ያለው። ስንት ኧረ እያሰበልህ ፊጋ- ነው?
ሀምሳ አምስት ሀምሳ አምስት እሺ፣ አይላለሁ ፒኑን እንዳይል ነው አዎ
እኮ በጎሮ ነው የሚሞላው ዞሮ ዞሮ። እሺ እሺ። ግን እኮ ፊጋ አለ ይሄ ፊጋ መብራቱ ጋር ሳይደርስ እኮ ፊጋ ፍል ሚስዮን አለ።
ኦኬ። አይ ምኑ ጎሮ ነች ያለችው አልከኛ ረመዳን አዎ ጎሮፍል ሚስዮን ያለችው በቃ እኔ በጎሮ ፒን አረግልካለሁ። አየዋለሁ። እሺ።
እሺ እሺ